ሰላም ሰላም፣ ጤና ይስጥልኝ ቤስት ከዳር ነኝ። እባክዎን ልርዳው?
ብር አስገብቼ ነበረ በአዋሽ ብር እሺ
በታፓንት ነው ያስገባሁት፣ ግን አልገባልኝም። ቆርጧል፣ አልገባልኝም። ሁለት መቶ ሀምሳ ብር
መቼ ነበር ያስገባው?
አሁን አሁን ኮዱ ቆይቶ ነበር የመጣልኝ።
እሺ deposit text ደርሰዋል አይደለ? ከአዋሽ ባንክ አባቴ።
አዎ አዎ እሱ እኔ ከአዋሽ ብር የደረሰህን Deposit text እሱን ላክልን እሺ። ቴሌግራም ላይ
ኮዱን ነው።
አይ ሙሉ text ኡን text ኡ text message ደርሰሃል አይደለ?
አዎ አዎ እሱን ማለት ነው ሙሉ ተቆራጭ እንዳደረገ ከ account የሚያሳየውን እሱን ወደ ቻፓ የላክበት ብሎ የሚያሳየውን ላክልን አድርጌ ላክልሽ እ አዎ screenshot አድርገህ ይቻላል ይቻላል አባቴ ወይ copy paste ማድረገው ችግር የለውም ይቻላል እሺ እናት ላክልን እና የአዋሽ ብር ስኩስ ምንድን ነው account ቁጥርህን አንድ ላይ ከቤስት ቤት ቁጥርህ ጋር አንድ ላይ ላክልን እሺ እሺ በዚህ ቁጥር ነው የምጠቀመው እሺ እልካለሁ በቃ
እሺ እስከ ዳር ብለህ ላክበት ከታች እስከ ዳር በልበት እሺ እሺ እናት እሺ እናመሰግናለን። እሺ መልካም ቀን።